ሌላውን ያስጥል ወርቅ አብረሽ ስልናው
ነበር በኦርደር ነበር መቶ አንድ ሰማንያ ዘጠኝ ሀያ ዘጠኝ ወር አልተቀበላችሁም?
ተቀብለን
ተቀበላችሁ?
ተቀብለን
እሺ ምን ያህል ደቂቃ ይቆያል ከዚህ በኋላ?
አንድ ሰው ይቀመኝ ይሰራ
እሺ ቶሎ ስጡት። እሺ እየሄደ ነው።
እሺ እሺ